ሀሎ ሄሎ፣ ጤና ይስጥልኝ።
አሁን ደውዬ ነበር እናት እንትን withdraw አድርጌ እና screenshot ኡን ልኬው ነበር ቴሌግራም እሺ ማለት screenshot አድርጌ የላኩት ምኑ መሰለሽ withdraw status ኡን ነው
withdraw ና?
አይደል ያደረጉት ደንበኛችን?
withdraw ከሚለው ገብቼ እና እሱን ነው ማለት account history betting ኡ ላይ ገብቼ ከዛ በኋላ withdraw ያረኩበትን የሰዓቱ ምናምን የለም አዎ እና እሱን ነው screenshot አድርጌ የላኩት ግን መልስ አላገኘሁም።
ከቶ ኤክስ ነው አይደል?
አዎ ከቱ ኤክስ
እሺ ደንበኛችን ደርሶናል screenshot ኡ። ጉዳዩን ወደሚመለከተው አካል አስተላልፈን ልሎታል። በተስተካከለ ሰዓት ደግሞ ደውለን የምናሳውቆት ይሆናል ደንበኛችን።
እሺ
እሺ እሺ፣ መልካም ቀን ይሆንልዎት። አመሰግናለን።